ጤና ይስጥልኝ አሽቴ ለየትኛው በኩል ነው ልርዳው?
ከቴሌብር ወደ betting አሪፍ ስፖርት ላይ እሺ
ሶስት መቶ አስተላልፌ ነበረ። የለም አያሳይም፣ ዜሮ ዜሮ ነው።
ከቴሌብር ወደ አሪፍ ስፖርት አልት- አስተላልፈው አሪፍ ስፖርት ላይ አልገባም። ደንበኛችን አዎ
መቼ ነበር ገብቷል።
ያስተላለፉት?
message ኡ አሁን message ኡ መጥተዋል፣ ግን እሺ።
እዛ ላይ የለም ብሎ
connection ኦት አይደለም አይደል? connection አለ ያሉበት አካባቢ።
አለ።
በዚህ ስልክ ቁጥር ነበር እ፣ የተጠቀሙት ቴሌብር የሚጠቀሙት።
አዎ አዎ።
ስሞትን ማን ልበል ደንበኛችን
ቢላል አክመል መሀመድ፣ ማን አሉኝ
ቢላል አክመል መሀመድ።
ቢላል አክመል መሀመድ።
እም።
ስንት ብር ነው ያስተላለፉት ደንበኛችን?
ሶስት መቶ
ሶስት መቶ ብር። እሺ እ፣ አሁን ከቴሌብር የገባሉት message አለ አይደል?
አዎ።
እሱን screenshot አድርገው በምነግሮ ስልክ ቁጥር በቴሌግራም ይላኩልን።
እሺ።
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ አስራ አምስት ሀምሳ አምስት ደመያችን እሺ።
ሀምሳ አምስት እሺ በዚህ ስልክ ቁጥር ከታች ስሞትና ስልኮትን ጽፈው በቴሌግራም ይላኩልን ሌላ ምረዳውስ ነገር አለ
የለም።
ስለ ደውል ነው አመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ባላስቀምጡ መልካም ቀን
እሺ